Hello? Hello, ጤና ይስጥልኝ ምን ልታዘዝ? ቴሌቪዥን ቴሌቪዥን ነው ምን ልታዘዝ? Hello? Hello? Hello? Hello? Hello? Hello? ጤና ይስጥልኝ ምን ልታዘዝ? ቴሌቪዥን ቴሌቪዥን ነው ምን ልወስደው?
አፋን ኦሮሞ
እ፣ ትንሽ ቆይቶ ይደውሉ እባክዎ መስመር ውስጥ ተያይዘው ነው።
እሺ።
እሺ።